ጤና ይስጥልኝ Hello ሆስፒታል ሊዲያ ነኝ። እባክዎትን ምን አይነት የጉዞ መረጃ ልስጥዎት?
Hello ይሰማል ደንበኛ። ጤና ይስጥልኝ
ለመሄድ መረጃ የደወልኩት እስኪ ወዴት ነው መሄድ የፈለጉት ደንበኞች?
እም፣ ጀርመን
ምን አሉኝ ደንበኛ?
ጀርመን
ጀርመን።
አ፣ እሺ በምንድን ነው ጀርመን መሄድ የፈለጉት?
ለስራ ለስራ።
አ፣
እሺ ደንበኛችን፣ እዛ ከሚገኙ ቀጣሪ ድርጅቶች የቅጥር ደብዳቤ ደርሶታል?
የምን
የቅጥር ወይም ተቀጥረዋል የሚል ደብዳቤ ደርሶታል?
አይ አልደረስም።
Okay apply ሊያደርጉ ማለት ነው እርሶ
እም፣
እርስዎ ስራውን ሊፈልጉ ማለት ነው።
እ፣
ምን አሉኝ ደንበኛችን?
አቤት ይሰማዎታል?
አ፣ እ፣ እንደ አዲስ apply ሊያደርጉ ፈልገው ነው?
አ፣
እሺ ደንበኛችን እ፣ አንዴ መስመር ላይ ይቆዩ።
እሺ
ወረቀቱና እስክሪብቶ ይዘው።
አ፣ ምስክር ነው ወረቀት አለ።
እሺ ይጻፉ።
እሺ
እሺ ሸንገን
እ፣ ሸንገን
እሺ እ፣ ፊደሉን ልንገሮት።
እሺ S
እሺ አንብቦ ንገሪው፣ በአንድ ችግር የለውም።
Schengen
Schengen
dot
dot
work
work
slash
slash ነው አዎ እ፣ ይሄ ምንድን ነው የሚባለው መሰሎት? ሰረዝ ያደርጋል።
እሺ ስላሽ
ቫካንሲስ
ስላሽ ኤክስ ነው ምን አሉኝ?
እንደገና የድጋሚ ልቅጥ